አንቺ ብቻ ፍቅራችን ማማሮ አልማዝ ምንዳ ነው አልማዝ ምንዳ ነው አልማዝ ምንዳ ነው የምንገናኘው የትኛው ወር ነው አልማዝ ምንዳ ነው ራሴና ያመኝ ወይ ሰውነቴን ራሴና ያመኝ ወይ ሰውነቴን አንቺ ነሽ ጤናዬ ዛጋሽ ማዘን